አብሮ አስጠልን እንትን እንትን ወጪው withdraw ለማድረግ ፈልጌ ነበረ። እንትን ጭራሽ እምቢ አለኝ ስልኩ። እንትን withdraw አያደርግም።
ምን ነበረ?
እንትን ብር ለማ- withdraw ለማድረግ ሰባት ሺህ ሰባት ሺህ እና ጭራሽ በቃ withdraw ሳደርግ ሲነጋው ጭራሽ እንትን ይላል insufficient ይላል balance እና ግን balance ኡ አለ።
መቼ ነው?
እኔ ከ- ከትናንትና ጀምሮ እየሞከርኩኝ እስከ ዛሬ ማለት ነው።
እሺ deposit ወደ አድርገህ ነበር የሞከርከው። account ኡ ካልተንቀሳቀሰ አሁንም እንደዛ ነው የሚለው ወንድሜ።
ምን ትንሽ ምን account መጫወት አለብህ ውስጡ እንዳለ። እሺ
አሀ የተወሰነ አዎ፣ ትንሽ መጫወት አለብህ፣ ከዛ ይለቅልሃል።
okay የተወሰነ እንትን ላደርገው የተወሰነ አዎ ወንድሜ፣ አዎ።
okay እሺ እሺ እሺ እሺ ልጫወትና መልሼ እደውላለሁ ልሞክርና ማለት እሺ እሺ እሺ እም፣ እም።